አበሻ idea ያላቸውማ
hello hello ጤና ይስጥልኝ።
እግዚአብሔር ይመስገን።
የቤት ሰራተኛ ፈልገን ነበር ማማዬ።
እሺ ማን ልበል? ሙሉ ስም ሀዊ
ሀዊማ ከድር።
ሀዊ ከድር። እሺ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አላቅ
እሺ በዚህ ስልክ ቁጥር ይገኛሉ ወይስ ሌላ ስልክ ሊያዝ?
በዚህኛው በራሱ
እሺ የት አካባቢ ነው ባለሙያ የሚፈልጉት?
የቤት ሰራተኛ የጽዳት አጠቃላይ ማለት ነው።
እሺ የት አካባቢ ነው?
ቤተል
ቤተል። እሺ አዎ።
እኛ ጋር ያሉን ባለሙያዎች ተመላላሽ ናቸው እና ተመላላሽ ነው አይደለ?
ተመላላሽ አይደለም። እኔ አጠቃላይ ነበር የፈለግኩት። የእናንተ ተመላላሽ ናቸው?
አዎ እ፣ ቋሚ ባለሙያ የለን፣ ተመላላሽ ባለሙያ ነው ያለን።
ቋሚ ካገኘሽ ትደውይልኛለሽ? ከቅርታ እ፣ ቋሚ አንመዘግብም።
አትመዘግቢም?
አዎ ቋሚ አንመዘግብም፣ ተመላላሽ ናቸው ያሉን።
እሺ እሺ፣ አመሰግናለሁ።
ደግሞ ደግሞ ካገኙ ደውልልኛለሁ ጌታንም